ጤና ይስጥልን።
ትምህርት ለማር ፈልጌ ነበር።
ይቻላል። ዶንኪ ቲዩብ ነው።
አዎ እኮ ቲዩብ ነው የምንወርዳት።
ትምህርት ለማር አካል ነው የፈለግሽው?
አዎ እሺ የአካል ክላሳችን መጋቢት ሁለት ነው የሚጀምረው።
መጋቢት ሁለት አዎ መጋቢት ሁለት ይጀምራል። እ ቆይ ይቅርታ እንዴ መጋቢት ሁለት ነው የሚጀምረው። እ ስንት ሰዓት?
ሰኞና ሮብ ነው እ ክላሱ ያለው
እሺ። ስንት ሰዓት?
ከአስራ አንድ ተኩል እስከ አንድ ሰዓት ተኩል ድረስ
አዎ ሌላ ኢኮኖሚካስ የለውም።
ሴሚስ የሚኬላ የለን ሌላ የለንም። ኦንላይን ግን ከፈለግሽ አለ።
ኦንላይን አለ።
አዎ ኦንላይን አለን።
ዶክስ ብዬ
አይ አይደለም ኦንላይን ስልሽ ትመዘገቢና ክፍያ አለው ከፍለሽ ዋው መማር ማለት ነው።
እሺ፣ እሺ።
እሺ።